መሰረት ነኝ ልታዘዝህ።
ሄሎ ደህና ይስጥልህ ዳምቻ ነኝ።
ደምስ ነው እሺ።
ከቦሌ ሰባ ስድስት ሰማንያ ስድስት የሚል ወርዳ ይዤ ነበረ እህቴ።
ሰማንያ ስድስት እሺ። ምኑ ነው ብክ?
ሰባ ስድስት ሰማንያ ስድስት እሺ ምኑ ነው ብክ?
እኔ ገርጂ ታክሲ ተራ ነው ያለሁት። ብ- ብቻ ብጠይቅልኝ ትችልኝ ነበር። ቦሌ ወደ እንትን ነው የሚሄደው እና እኔ ገርጂ ታክሲ ነው ያለሁት።
እሺ።
እ?
ከዚህ ውጭ ሌላ order ይዘሃል?
አልያዝኩም አልያዝኩም፣ ግን ከቦሌ ተነስቶ ወደ ወንጌላዊት አካባቢ የሚሄድ order ነው። እኔ ደግሞ ገርጂ ታክሲ ተራ ነው ያለሁት። ገብቶብኝ ነው።
እሺ እሺ። እጠይቅልሃለሁ። አንዴ ክፈትልኝና እ- ጠብቀኝ እሺ። አየር ላይ አየር ላይ ልጠብቅሽ። አዎ።
እኮ ጠብቀኝ እንዳዘጋ እሺ እሺ እህቴ እሺ። እሺ ለምንድን ነው የተቀመጠው? እኔም ሞተረኛ ነው እንጂ ይመጣል። እ፣ ደን ደን እ፣ እ፣ ኦኬ።
ደምሰው። አንዴ ጠብቀኝ እሺ።
እሺ እሺ እሺ ችግር የለውም።
ደምሰው ይወጣልሃል እሺ።
እሺ እህቴ፣ አመሰግናለሁ። እሺ አይ፣ sorry።
መልካም እሺ እሺ እህቴ።
እሺ